ይስጥልን። ትንሽ ነኝ እባክዎት፣ ምን አይነት የጉዞ መረጃ ልስጥዎት?
አሎ ጤና ይስጥልን።
አብሮ ይስጥልን። እንደምን ዋሉ?
ሰላም ናችሁ?
እግዚአብሔር ይመስገን።
ፓስፖርት ምናምን ማውጣት ፈልጌ ነበረ።
እሺ ደንበኛችን እ፣ website ኡን ልንገርዎት፣ በኦንላይን ነው የሚያወጡት ወይስ በአካል ነው?
በኦንላይን ለማውጣት አዎ።
እሺ ስለዚህ website ኡን ልስጥዎትና እዛ ላይ ቀጠሮ ማስያዝ ይችላሉ።
እሺ website ኡን
እሺ Ethiopian passport service
Ethiopian passport service አው dot እ አው Ethiopian passport service dot